Hello
Hello ሰላም ነኝ።
እሺ ሰላም እንዴት ነሽ?
አለሁ እንዴት ነህ?
ደህና ተቃራኒ order ይዤ ነበር። ሰላም እሺ ንገረኝ order number ክን?
ስልሳ ስምንት ሰማንያ ሰባት እና ስልሳ ስምንት
ሰማንያ ሰባት እና
ሰማንያ ሰባት ስልሳ ስምንት ሰማንያ ሁለት ስልሳ ስምንት ሰማንያ ሁለት አዎ አዎ
እሺ አትዝጋው። እሺ dispatch ልጠይቅልህ።
እሺ
አማራ ሰጥቶታል